እንኳን ወደ ኢትዮ ቴሌኮም የጥሪ ማዕከል በደህና መጡ! እባክዎን የሚፈልጉትን ቋንቋ ይምረጡ። ለአማርኛ 1ን ይጫኑ For English, press 2. Afaan Oromof lakkoofsa sadii tuqaa.
ለትግርኛ 40 ይስቀጡ af soomaali taaba shan
ይቅርታ ምንም ቁልፍ አላስገቡም እባክዎን የሚፈልጉትን ቋንቋ ይምረጡ ለአማርኛ 1ን ይጫኑ